ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ሰላም ነው። አይ አሁን ቅድም የደውለልሽ ደውዬልሽ ነበር። እስካሁን አይ እንትን withdraw ያደረኩት ብር እስካሁን ምንም አዲስ ነገር የለም።
withdraw ያደረግኩት እ withdraw አድርጌ ስድስት ሺህ ወደ ሂሳቤ አልገባም እስካሁን። በቴሌግራም ከላኩ ቆይቻለሁ screenshot አድርጌ መቼ ነበር በቴሌግራም የላኩት?
አሁን ልክ በቃ እንትን transaction ገብተህ ላክልኝ ያላልሽኝ ወ- ወዲያው እኮ ሰባት መልስ- ሰዓት መልስ- አስራ መልስ አምስት በዚህ ደቂቃ ፍጥነት ሰ- ሰባት ሰዓት አይደል የላኩት? በወረፋ አዎ።
ስለሆነ አዎ፣ በትዕግስት ይጠብቁ።
ይቆያል።
አዎ